ባባ
ሄሎ ጤና ይስጥልን።
አሁን ያናገርኩሽ ነኝና ይስጥልን።
ተቋረጠ እ አዎ እኮ ሌላ በሰማያዊ የሆነ ታር ኮሮላ
ስንት ሞዴል
ይጠብቁኝ። እሺ አሁን ያለን እንዴት ሎት አንድ ይጠብቁኝ። መስመር ላይ ኮሮላ ሁለት ሺህ ሶስትም አለን በ automatic
automatic automatic ነው የምፈልገው።
ሁለት ሰባትም አለን ሁለት ነጥብ ስድስት የሚባል automatic carbon color ስድስት
ካርቦን ከለር
አሁን ያላችሁ ቸርችል ነው? የት ነው የምንመጣው እኛ?
ፓስተር ፓስተር branch ላይ እሺ ሁለት ሺህ ሰባት carbon color ኡ አለን።
okay ፓስተር ነው። okay አ ፓስተር ይምጡና ወይ ደግሞ ፓስተር ይምጡና
እ ያሳዩታል።
ቸርችል ያል- ያልሽው መስቀል ይቀርበኝ ፍላወር ነበር።
መስቀል ፍላወር branch ኣችን ያለው ሁለት ሺህ ሰባት ሁለት ሺህ ሶስቱ ነው።
ሁለት ሶስት ነው። okay ሁለት ሶስት ነው ሰባት አለን ግን እኮ ቁጥር ሰጥቼዎታለሁ። በስኛው ቁጥር ደውለው መሄድ ይችላሉ። መስቀል ፍላወር branch
okay አንቺ አሁን ፓስተር ነው ያለሽው? ፓስተር ነው ያለሽው አንቺ? ሄሎ ስልካችሁ ችግር አለው። ታደርግ ሄሎ ስልክ እንኳን አያስተካክልም። ሄሎ በቃ እባክህ ዝም ብሎ የውሸት መረጃ ነው እንዳለ ያላችሁ ያላችሁ በርባሪ ብቻ እንዲ ያለ አራጭ ወርባሪ ናቸው። አንዴ ፓስተር አንዴ የት እንደሆነ ራሱ